አለኝ እባክህ ባዶዬን አትመልሰኝ በባርክኝ ባርከኝ ድንበሬን ማስፋ እጅ በኔ ትሁን ይህን ነው የምሻው መባረክን ባርከኝ ድንበሬን ማስፋ እጅ በኔ ትሁን ይህን ነው የምሻ እሻለው ባንተ መባረክ እሻለው ባንተ መጎብኘት እሻለው ባንተ መዳሰስ እሻለው ባንተ መነካት አንድ ጊዜ ጎብኘኝ አንድ ጊዜ አንድ ጊዜ ዳሰኝ አንድ ጊዜ አንድ ጊዜ አስበኝ አንድ ጊዜ አንድ ጊዜ ንካኝ አንድ ጊዜ በበረከት ና ተገናኘኝ ካንተ ጋር ልቆይ ስትታገለይ ማንነቴንም ስሜን ቀይረው እጆቼን ኩኝ እለወጣለው ካንተ ጋር ጉዳይ አለኝ ካንተ ጋር ካንተ ጋር ነገር አለኝ ካንተ ጋር ካንተ ጋር ጉዳይ አለኝ ካንተ ጋር ካንተ ጋር ነገር አለኝ ካንተ ጋር አንድ ጊዜ ጎብኘኝ አንድ ጊዜ አንድ ጊዜ ዳሰኝ አንድ ጊዜ አንድ ጊዜ አስበኝ አንድ ጊዜ አንድ ጊዜ ንካኝ አንድ ጊዜ ስትነካኝ አንተ ታቆመኛለ ስትነካኝ አንተ ታጸናኛለ ስትነካኝ አንተ ትለውጠኛለ ስትነካኝ አንተ ትፈውሰኛለ ንካኝ ኢየሱስ ንካኝ ንካኝ በእጆች ንካኝ ንካኝ እባክህ ንካኝ ንካኝ እንድትለውጠኝ ስትነካኝ አንተ ታቆመኛለህ ስትነካኝ አንተ ታጸናኛለህ ስትነካኝ አንተ ትለውጠኛለህ ስትነካኝ አንተ ትፈውሰኛለህ